ሰላም ጤና ይስጥልን። ችብችብ እባክዎ ምን ልርዳው?
ሄሎ ጤና ይስጥልኝ።
ሰላም አይ እ በ group ምናምን የሚለው ነገር ላይ ማድረግ አልቻልኩም። እንትኑ
ምን ሌላ ሰው እንዲቀላቀል ማድረግ አልቻሉም? group ኡን create አድርገውታል?
የራሴን ብቻ እንትን አልኩና group ኡን እንዴት ነው ማድረገው ግራ ገባኝ።
የራስዎትን ምን አደረጉ? group ላይ ገቡ አይደለም?
group ላይ አልገባውም group group የሚል አ- ነገርም አጣሁና እኮ ነው አሁን ወደ አንቺ የምደውለው።
እሺ እሺ፣ በ app ከፍተዋል?
አዎ አዎ እሺ app ኡን ከፍተው group ላይ የሚለው ይግቡ። group እና በ individual ማዘዝ ከፈለጉ individual አለው። የ group ደግሞ discount አለው።
እኮ የ group ኡን ፈልጌ አዎ